Hello ሰላም ጤና ይስጥልኝ ቴሌብር አለን ምን ልርዳዎት ምን አሉኝ የቴሌቢን game ደንበኛ ከሆኑ በየቀኑ ትኬት ስለሚገባልዎት ይቆርጣሉ ይቻላል ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ እሚል አለ ኮከብ ዘጠኝ ሰማንያ አምስት መሰላል መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ እሚለውን ይጫኑ